ኔት መሰረት ነው የምንታዘዘ መሰረት ወይ ሰባ ሰባት ሰማንያ
ሰባት ሰማንያ ምን ሆነ?
ምግብ የሆነ የተወሰነ ምግብ የለም እያሉኝ ነው።
Indian restaurant ያዝከው ነው ልጅ አለም አ አ
one item. Tell us, tell us.
አንድ item የለም እያሉ እስኪ አውሪ።
የትኛው?
ሰላም እንዴት ነሽ?
ሰላም እንዴት ነሽ እናቴ? ሰላም ነው።
አለን። ይሄ paneer tikka masala የለም። inform አድርጋቸውና customer ኦቹን ሌላው ready ሆኗል ተሰርቶ።
የትኛው ነው የለም ያልሽኝ እናቴ? ድጋሚ ትነግሪኛለሽ ከይቅርታ ጋራ።
ችግር የለም። paneer tikka masala
OK እሺ። መጨረሻ ላይ ያለው ምን ነው? ሶስቱ አሉ።
በጣም አዎ፣ ሌሎቹ አሉ። ready ነው ተሰርቷል። እሺ ማይ እሺ እሺ እሺ። check ላስደርግና እንትን እላለሁ። እሺ አሳውቅሻለሁ። መልሼ ደውዬ እሺ ማ
እ ልጅ አለም
ወይ
እ አንደኛው ምግብ የለም እያለችኝ ነው። ላሳውቅና customer ሶስቱን የሚፈልግ ከሆነ እ እንትን እላለሁ። እሺ መልሼ እደውልልሃለሁ። ትንሽ ታገሰኝ።
እሺ ሌላም order ይዣለሁ። ፈጠን አድርጉልኝ።
እሺ እሺ እሺ